ሄሎ አያስገርም ከለሩ። hello
አቤት፣ ምን ልታዘዝ?
coin ምንድን ነው የኔ እህት?
coin ጥያቄና መልስ መመለሻ ማለት ነው።
መመለሻ
አዎ፣
አሁን ስልኬ ላይ አምስት coin አለዎት ይላል። ምንድን ነው ማድረግ ስለዚህ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውይና እም፣ ሰባ ቁጥር ተጭነሽ አማርኛ ቲዩ ሶስት ቁጥር ላይ ለመጫወት የሚል ይመጣል። ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
አዎ ያንን አድርጌ ጥያቄና መልስ የሚለውን ስነካ በእንግሊዝኛ ነው የሚያነቡት።
አዎ፣ ሌላው ትንሿ አማርኛ ስልክ ሆኖ
አዎ፣ ትንሿ ስልክ ከሆነች አታነብም አማርኛ። ኢንተርኔት ያስፈልጋል ግዴታ ትንሿ ስልክ አይደለም።
እኮ data ውን አብሪዋ data ውን አብርተሽ ወደ አማርኛ ይቀየራል።
ይቀየራል data ውን ሳበራው።
አዎ አዎ ሌ- ሌላው አማርኛ እየተነበበ ጥያቄና መልስ ብቻ ነው ግን እንግሊዝኛ እኮ የሆነብኝ።
ስለዚህ በኢንተርኔት ተጫወች። link ኡም ተጭነሽ እም፣ ወደ game ኡ ይመራሻል። ስልክ ቁጥርሽን አስገቢለት። ከዛ login በዩ። ከዛ verification code send ስትይ በስልክሽ ይመጣል።
እም።
እሺ።